hello ሰላም ጤና ይስጥልን በሽት ቤት
hello
hello ሰላም ነው?
ሰላም ሰላም። አሁን እንትን ብዬ ነበረ
ምን ብለህ?
ዋ loss ነግሬያት ነበር። ቁጥሩን አስተሳስቼ ነበር የነገርኳት።
እሺ ለኔ ንገረኝ።
እሺ አስራ አራት እሺ
አርባ አምስት እሺ
ሀምሳ አንድ አርባ ዘጠኝ
lost ነው። እሺ total odd ኡ ከሀያ በታች ስለሆነ ነው። አንድ lost ነው አሃ።
ያለው። በእርግጥ ግን odd ኡ ከሀያ በታች ነው።
ከሀያ ማለት total odd ኡ ከሀያ በታች ነው።
አ አስራ total ስድስት odd ኡ- ነው odd ኡ። አዎ total odd ኡ አሃ።
ለወጣበት ሲካፈል ከሀያ በላይ መሆን አለበት refund bonus ለማግኘት።
አይ እሺ እሺ እሺ አመሰግናለሁ እሺ አባቴ መልካም ምሽት።
እሺ